ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ዲፖዚት አድርጌ እስካሁን ድረስ አልገባልኝም።
እሺ የዲፖዚት ችርዝ ልከህልናል ቴሌግራም ላይ?
አዎ ቴሌግራም ላይ ልኬዋለሁ። ቆየ ግን ወቅት አላየሁትም።
እሺ ማን ነው ስምክ ቴሌግራም ላይ?
አቤል ምናምን ስልክ ላ እ?
ነበር ያልኩኝ። አቤል አቤል አዎ ስልክ ላክልኝ ነበር ያለችኝ። ልክ ይልሽ ነበር ሶሪ።
ስልኩም እሺ ማለት ነው።
እሺ እኔ ነኝ። እሺ ለሻፕ አሳውቅልሃለሁ። በጣም ይቅርታ ስለቆየሁብህ ትንሽ customer ስለበዛብን ነው። አሳውቅልሃለሁ፣ ያስገቡልሃል። እሺ ትንሽ ታገሰኝ። እሺ thank you